ተዘጋ ሄሎ ሄሎ ሰላም ጤና ይስጥልኝ ድርቤያ ሄሎ ሄሎ ሰላም ጤና ይስጥልኝ ድርገበያ አቤት
ጥያቄያችን እንዴት ነበር የምንመልሰው?
ስልሳ ሁለት ሄሎ?
ሀምሳ አንድ ላይ text አድርጊ ስልሳ ሁለት ሀምሳ አንድ ላይ text ማድረግ ትችላለሽ
እሺ ፕሮግራማችን በጣም ደስ የነበረው በጣም ደስ የሚለው
እሺ እና- እናመሰግናለን
እኔም ማዘዝ በጣም የምትፈልጊው ዕቃ የለም
እ?
ማዘዝ የምትፈልጊው ዕቃ የለም
ለአሁኑ የለም እሺ ፕሮግራማችንን ተከታታይ ና ማዘዝ የምትፈልጊው ነገር ካለ ስልሳ ሁለት ሀምሳ አንድ ላይ ማዘዝ ትችላለሽ መልካም ቀን እሺ፣ ለአንቺ መልካም ቀን